Hello ጤና ይስጥልን ቤተሰብ።
ሄሎ ጤና ይስጥልን ቤተሰብ።
ማታ በዚች account ቤስት ቤት ውስጥ ወደ በዚህ account ዘጠኝ መቶ ብር ልክ እሺ አልገባም።
አልገባኝም።
እሺ አንድ ደቂቃ።
ሄሎ
ሄሎ አቤት
ማታ አካውንቴ በዚህ የጠራት ኮን ከቤስት ቤት ወደዚህ አካውንት ትራንስ ዲስፖዚት አድርጌ እሺ
ዘጠኝ መቶ ነበረች እና ወደ አካውንቴ ወደ ሲም ካርድም አልገባም ከአካውንት ወጥቷል።
እሺ የቤት ቤት ቁጥርህን ንገረኝ ዜሮ ዘጠኝ
አስ- በዚህ የደወልኩልሽ አስራ አንድ አስራ አንድ
ሀያ ስድስት ሀያ ስድስት
ዜሮ ዜሮ ዜሮ ዜሮ
ዘጠና ዘጠኝ ዘጠና ዘጠኝ እሺ ስንት ብር ነው
ዘጠኝ መቶ ብር እሺ process ላይ ነው። እሺ ለሳምንቶች አሳውቃቸዋለሁ። ትንሽ system አስቸግሯቸው ስለነበረ ነው። እንደተስተካከለ ይገባልሃል። እሺ
እሺ መዝግብልኝ እሺ